hello ጤና ይስጥልን ቤት ቤት hello ጤና ይስጥልኝ። እኔም ቤት ከና ቤት ነው የምደውለው። ቢሮአችሁ የቱ ጋር ነው?
okay መ- ቢሮ መምጣት ፈልገህ ነው head office ነው ወይስ shop ነው የፈለግከው?
አይ ሄዶ እንትን እ፣ ባለፈው ደውዬ ስለ ሁኔታው ጠይቄ እ፣ ሰማንያ አምስት አ- አስራ አምስት ሰማንያ አምስት ነን ተባብለን okay እሺ አሁን በቃ ቢሮ ቼክም ይዤ መጥቼ እንትን እናደርግ ነው።
እሺ ትችላለህ። ቢሮአችን አዲስ አበባ ባምቢስ እ፣ የእናት እሺ።
ባንክ head office ያለበት እ፣ ህንጻ ላይ ገ- አዳማ real estate ህንጻ ground floor ላይ የእናት ባንክ head office ያለበት ህንጻ ጀርባ ነው የሚገኘው። አዳማ ጀርባ።
real estate ህንጻ ground floor ላይ ነው ያለው።
አዳማ
አዳማ real estate ህንጻ ባምቢስ ነው። ስትመጣ ደውልልን እሺ።
እሺ።
እ፣ በስ- በስራ ሰዓት ነው አይደል? በስራ ቀን በስራ ሰዓት ነው መምጣት የምትችለው።
አዎ፣ አዎ። እሺ።
እሺ እሺ አመሰግናለሁ።
እሺ እሺ